ሌላ
Hello.
ሰላም ጤና ይስጥልኝ። ቴሌቪ
ማናጋባያ
አለን። ምን ልርዳሽ?
እንደ ነገር
ምን አሉ?
ትኬቷ እንዴት ይጠቅማል ብለህ እኮ ነው የምጠወለው።
ሄሎ
ትኬቷን ማ እንዴት ነው የምጠቀመው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው እ አንድ ቁጥር ላይ እ, ይመዝገቡ ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ መምረጥ ነው። አማርኛና እንግሊዝኛ አለ።
እሺ
ጌሙ ሚትና ግልጽ ያልሆነ ነገር ካለ ሰው ኮከብ ዘጠኝ ሰማንያ አምስት መሰላል ብለው መደወል ነው።
ስንት ብለህ ስንት ብለህ ስምንት ሰማንያ ስንት ኮከብ ዘጠኝ ሰማንያ አምስት መሰላል በቃ እንደዛ ነው።
ምን አሉ?
እስቲ ከተዛወርክ ስንት ብር ነው የምጫወተው?
ከተጫወትኩ እ ዕለታዊ ከሆነ ሁለት ብር ነው። ሳምንታዊ ከሆነ አስር ብር ነው።
እሺ በእለታ የሚደርሰው ነገር ምንድን ነው ታዲያ?
ምን አሉኝ?
የሚደርሰው ነገር ስንት ነው? ምን ምኑ ነው የሚደርሰው? ከተጫወትክ
እድሉን ይሞክሩና ጥያቄና መልስ አለ። መርጠው ነው የሚጫወቱት።
እሺ እሺ እሺ እሺ እሺ መልካም